ይስጥልኝ።
Hello ጤና ይስጥልኝ። ቹቹ ጤና ይስጥልን።
አብሮ ይስጥልን።
ደውላችሁ ነበርና መልሼ ደወልኩኝ።
እሺ ይቅርታ ቺፕቺፕ ላይ order አድርገው ነበር።
አዎ በቆሎ አድርጌ ትናንትና out of stock ነው ምናምን ተብሎ አልመጣልኝም። ዛሬ ደውለውልኝ ነበር ጠዋት ላይ።
Okay በቆሎን የቀረቡት
አዎ እና ያው ዛሬም አለኝ በ order ግን ለነገ ነው።
Okay እሺ። ግን በቆሎ ስለሌለ refund ልናደርግሎት ነበረ ከይቅርታ ጋር ወይስ ይጠብቃሉ እስከሚገባ?
አይ ያው ቢቆይም ችግር የለውም።
በቃ እሺ፣ ሲመጣ እንልክሎታለን።
በቅርብ ይመጣል ግን
ያው እርግጠኛ ሆኜ አልነግረውትም የሚገባበትን ጊዜ። Maybe ነገም ሊገባ ይችላል ወይ ከነገ ወዲያም ሊሆን ይችላል።
ችግር የለውም። እሺ እጠብቃለሁ።
እሺ እሺ፣ መልካም ምሽት።